Hello? ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሊንክቶን ነው ምስል የደወሉት፣ ምን ልርዳዎት?
አ፣ እስኪ ስለ አከፋፈሉ እ፣ ስለ process ኡን ለማወቅ ፈልጌ ነበር።
Okay የት አካባቢ ነው እርሶ?
አዲስ አበባ አካባቢ፣ አይ ሰፈሩ ያሉበት።
አዲሱ ገበያ አካባቢ።
Okay እሺ፣ highlight ኡን እነግሮታለሁ። ከዛ እሺ።
Detail ደግሞ ከሽያጭ ሰራተኞቻችን ጋር መተው ያወራሉ ማለት ነው።
እም፣ የት አካባቢ?
እ፣ መምጣት ከቻሉ ቦሌ ገርጂና ልደታ ቢሮ አለን።
እሺ፣ ሌላ ቀጠሮ ይዝ- ቀጠሮ ይዝሎታለሁ።
እ፣ ስሞትም አልበል።
ስሜ ጥላሁን ይባላል።
እሺ አቶ ጥላሁን ማስታወቂያችንን ከምን ሰምተው ነው?
ማስታወቂያ እንትን ሬዲዮ ላይ ሰምቼ ነው፣ በሬዲዮ Okay መች መምጣት ይችላሉ? ዛሬ ከቻሉ maybe መኪና ላመቻችሎት ይችላሉ።
ዛሬ አይመቸኝም። እስኪ ከ- እስከ ሳምንት ድረስ አስቤበት ከ- ቅዳሜም እ፣ ስላለን ነገ maybe ችግር የለም። በቃ እስኪ ላስብበት እንትን እላለሁ።
እሺ አመሰግናለሁ።
Okay እ፣ ያው አሁን እየተገነቡ ያሉ ወደ ዘጠኝ የሚሆኑ site ኦች አሉን።
እ፣ ቅድመ ክፍያ ሶስት መቶ ሺህ ብር ይከፍሉና የቀረውን ደግሞ በረጅም ጊዜ ክፍያ ከወለድ ነጻ ይከፍላሉ ማለት ነው።
አይ፣ አሪፍ ነው፣ በጣም አሪፍ ነው።
ስለዚህ እኔ ቀጠሮ ሊያዝሎትና እ፣ እ፣ ከሰኞ እስከ አርብ እስከ ማታ አንድ ሰዓት አለ።
ወለድ ወለዱ እንዴት ነው?
ወለድ የለውም።
ወለድ የለውም። ከወለድ ነፃ ነው።
አ እሺ።
አ ችግር የለም። በቃ እሺ።
ስለዚህ ቀጠሮ ሊያዝሎታ እሺ።
ለ- ነገ እስከ አስራ አንድ ሰዓት ይችላሉ ወይስ ዛሬ እስከ ማታ አንድ ሰዓት ይችላሉ?
ዛሬ እንኳን አይመቸኝም። ነገ ምናልባት እስከ አስር ሰዓት ምናምን እስከ በቃ አስራ አንድ ነገ ደውሎታለሁ።
እሺ። Thank you። አመሰግናለሁ።
እሺ እናመሰግናለን።